ሚሪንዳ እንትን እሺ ሚሪንዳ ኮካ ብቻ
ጤና ይስጥልን።
ሰብሲቢ መኪና
ማሊባባ እናታችን ምን ደጣ ማሊባባ ሰሲ ነኝ ስለሚለው እንትን ሴሌሪዮ ተሸጠ እንዴ? ሰማያዊው
ሶላሪ አለ
ኦኬ። ካሽ ምን ያለው?
እንዴ ጠብቁኝ።
ሄሎ አንዴ ይጠብቁኝ። አባት መስመር ላይ እያየሁለት ነው። ይጠብቁኝ። ይቅርታ ይሄና አቤት አቤት።
ቁጥር ልስጠው ዜሮ ዘጠኝ አስራ አንድ
አንዴ ቆይ እስኪ።
ሀያ ስድስት ዜሮ ዘጠኝ ዘጠና
ማን ልበለው?
ማሊ ባባ ብለው ያናቁት
ማሊ ቆይ አንዴ አትዝጊ። ማሊ ባባ እሺ፣ ቆይ አንዴ ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና እሺ፣ እሺ